ጤና ይስጥልኝ።
ጤና ይስጥልኝ። አዎ፣ አቶ አብዱልፈታ አብዱልፈታህ መሐመድ። አዎ ከአሪፍ ፔ ነበር የምደውለው ደንበኛችን እ ከአሪፍ ፔ ነበር የምደውለው። አሁን ደውለውልን ነበረ።
አዎ እሺ ደንበኛችን screenshot ኡን ማግኘት አይችሉም።
አዎ ጠብ አሁን አወጣሁት መሰለኝ message ኡ ፈላልጌ አውጣ አውጣ- እሺ ደንበኛችን እሷን screenshot ወይም ፎቶ ያነሱና አሁን አዎ።
በምነግሮ ስልክ ቁጥር ቴሌግራም ላይ ይልኩልናል።
እሺ እሺ ስልክ ያዙ ደንበኛችን
እሺ ዜሮ ዘጠኝ ዘጠና ሁለት
ዜ- ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት አስራ ሶስት
ዘጠና ሶስት ዜሮ አንድ ሀምሳ አምስት
አንድ አስራ አምስት አዎ ሀምሳ አምስት ደንበኛችን እሺ አመሰግናለሁ።
ስልኮትንና ስሞትን ጽፎ አሁን ቴሌግራም ላይ ይላኩልን በዚህ ስልክ ቁጥር።
እሺ እሺ ደንበኛችን መልካም ቀን ይሁንልዎት።
እ- እሺ